ጤና ይስጥልኝ አሽኩሬ እኔ ኮሚኒኬሽን ጤና ይስጥልኝ ልርዳዎት? ጤና ይስጥልኝ አሽኩሬ አብሮ ስጥልን።
እሺ ምን ልርዳዎት?
ቅድም ደውላችሁ ነበር አልገባልኝ። አለም ነኝ።
እሺ
እስኪ እነግራችሁ ዘመን አስገብቻዋለሁ መስመር ላይ እስኪ አውሪ- አውሪያቸው እስኪ እሺ
ሄሎ
ሄሎ አቤት ወይ እናት group ላይ ያለሽ እንዴ?
እ፣ የ group ላይ የዘመን account እና ያ group ላይ ያለሽ እ፣ እስቲ check ላድርገው አንድ ጊዜ
ካለሽ እዛ ላይ እኮ እንዳልገባ ምናምን እየጻፍንላችሁ ነው።
ዘመንና አሪፌ እ፣ ላይ ማለት ነው አዎ አዎ።
እዛ ላይ እንዳልተላለፈ ነው የሚያሳየው
No፣ አይ እንደ- እንዳልተላለፈ እየነገርናችሁ ነበር። እዛ ላይ
እሺ፣ ምን አይታችሁ ነው ተላልፏል ምናምን ያላችሁ ብዬ ነው።
አይ እኛ ጋር approved ተደርጎ ተልኮላችኋል success ይላል እኛ ጋር ለዛ ነው
አዎ decline ነው የሚለው ግን እዛ ላይ ሳትስ እና መልሼ ልኬላችኋለሁ። የእሱ receipt ማለት ነው ሂሳብ እንደቀናት ምናምን group ኡ ላይ የላከላችሁ ለእናንተ
እሺ አንድ ጊዜ Recheck አድርጉት መስመር ላይ ምናምን ብለን ጠብቁኝ።
ጽፈንላችሁ ነበር። ተካርጊ ውስጥ እሺ አንድ ጊዜ መስመር ላይ ጠብቁ
ትራንዛክሽን ዲቴይል ልኬላል አለሻ የለም አቤት የሚያችን ትራንዛክሽን ዲቴይሉ ልኬላችኋለሁ እዚህ ዳሽቦርድ ላይ ያለው ማንኛ ጋር የሚያሳየው እሺ በቃ እሱ ላይ እያዩሎት ነው የኛ ቲም በትዕግስት ለዛ ይደብቁና በኋላ እንደውላችኋለን ለደንበኛችን ሄሎ
አቤት እ፣ ደንበኛችን በትዕግስት ይጠብቁንና እየታየሎት ነው ችግሩ ሲስተካከል እንደውሎታለን እኛ ኧረ በስመ አብ
እሺ ይስተካከል። ቻው።
እሺ እ፣ እያየንሎት ነው እ፣